ጤና ይስጥልኝ። ስፖርት ነው ባሉ
አሁን ግን ነበር ተጨማሪ ምን ገብቻለሁ?
እሺ ምን ፈልገው?
ተጨም- እንትን እ፣ ውጪ ብዬው እንትን ተስታፎ ቀረ የለም የዝውውር የዝውውር ታሪክ ነው የፈለጉት?
የዝውውርት አይደለም እንዳሸንፍ አሸንፊያለሁ እኮ ገንዘቡ ነበር እኮ
እኮ ወጪ ብለው ቀረ ማለት የዝውውር ታሪክ ላይ ነው የሚያገኙት።
የዝውውር ታሪክ ከዛ የባንክ የዝውውር ታሪክ ላይ ያገኙታል። እሱን screenshot አድርገው ይላኩልን።
እሺ እሺ